hello ጤና ይስጥልን Best Bet ሰላም
እንትን account ኤ አላስገባም ብሎኝ ነበር፣ የ Best Bet account ኤ ማለት ነው።
ምንድን ነው የሚልህ login ስታደርግ?
user invalid ምናምን username ምናምን ነገር ነው የሚሉ እና አመልክቼ ነበር ቅድም ቴሌግራም ላይ ልኬላችሁ ነበር።
ማን ልበልሽ? ቴሌግራም ላይ ስምክ
እሺ፣ በማን ይላከኝ?
ብርሃኑ ብርሽ።
ብርሃኑ አዎ፣ እሺ።
ብርሽ
forget password ስትለው ምንም አልመጣልህ?
ይመጣልኛል፣ ግን ሳስገባው በተደጋጋሚ invalid ነው የሚለኝ። በጣም ብዙ ጊዜ ነው ለዛ ራሱ forget ያልኩት።
copy paste አድርገው እስኪ copy paste maybe አድርጌ ነው የሞከርኩት።
ከፊት space ምናምን የለውም?
ምንም የለውም።